የዛሬ የዛሬን ሳስበው የነገን የነገን ፈራሁት ወይ ጊዜ ጊዜ መምጫው ታውቆ በጊዜ በሩን በዘጋሁት በጊዜ በሩን በዘጋሁት የዛሬ የዛሬን ሳስበው የነገን የነገን ፈራሁት ወይ ጊዜ ጊዜ መምጫው ታውቆ በጊዜ በሩን በዘጋሁት በጊዜ በሩን በዘጋሁት ዘንድሮም ያልፍና አምና ይባልና አምናውም ርቆ አቻምና ሆነና ደቂቃው ቢፈትን ሰዓት ቢገሰግስ ጊዜን ማን ሊያቆመ ያሻውን ሳያደርስ ወይም እንደ ፈረስ ልጓም አይገታው ጊዜን የሚያዝበት ጊዜ ራሱን ዳኛ ያቆመ ወጋይ በግረ ሲሻው ቢሾመ ሲለው ቢሽረው ተተፋው ብሎ ማን ሊፋረደ የዛሬ የዛሬን ሳስበው የነገን የነገን ፈራሁት ወይ ጊዜ ጊዜ መምጫው ታውቆ በጊዜ በሩን በዘጋሁት በጊዜ በሩን በዘጋሁት መሰንበት ደግ ነው አድሮ ሁሉን ማየት የቸኮል አይበቃም ኖሮ ለመተረት የመካሪ መብዛት ግራ ይገባኛል እድሜ መስተዋት ነው ሁሉን ያሳየኛል ጊዜ ያመጣውን ጊዜ እስኪመልሰን መተው ለጊዜ ታግባችንም ስር ይጠቅመዋል ሆዱን ቢብስል ከሰው አትንበር ሀሳብን ከቱም አናውቆት ምስጢርህን የዛሬ የዛሬን ሳስበው የነገ የነገን ፈራሁት ወይ ጊዜ ጊዜ መምጫው ታውቆ በጊዜ በሩን በዘጋሁት በጊዜ በሩን በዘጋሁት የዛሬው ጎረምሳ ጎበዙ ወጣት ነገ ያረጅና ሲባል አዛውንት ከወዲህ ስትፈጥር ከወዲህ ገለህ አቤት አንተ ጊዜ ረቂቅ ፍርድ የዛሬን ሳ አያልቅ መጪውን ባውቅ ምን ያደርግልኝ የጊዜ ፍርዱን ማን ያቀልልኝ መጪውን ባውቅ ምን ያደርግልኝ የጊዜ ፍርዱን ማን ያቀልልኝ